ላንቺ ቅርጽሽ ነው ያዘኔ ግን የሰው ሰው ነኝ ባዳም ነኝ አማሁኒ ምናለሽ ከየደው ጋር በቃለው ሰላመቲ ሰው ነበር ቢዘልያች በኔ ሞት አፈንጂ አካሌ ብቅና ሳረጊ ስሚኖ ጋታሪ አለሜ ስልን ያትረጂ ካለው ተሻወጂ አለኝም የምለው የመውደድ ተስፋዬ ብድሯ ዘኖኖ የፍታን ነፋዬ እሸመትኩ ሲደርስ ወረፋዬ አበሳዬ ስቃዬ ወይናዬ አበሳዬ ወይ ስቃዬ ወይናዬ አለመወጪ አለማወቂ ስላንቺ ፍቅር ወይ መማረኔ ቆጭ ነሳረኔ አበሳዬ ወይ ስቃዬ ወይ ዳዬ ወዴት ነው እንግዲህ የግፉ ቀናገር ከደጉ ኖራለሁ ከጥፉ ልሻገር በየት በኩልኝ እንደው በየት ቤት ወትሮስ ምን ይገፋል ያላዩት ማየት ያላዩት ማየት ያላዩት ማየት ያላዩት ያላዩት ማየት በነቃ በጠፋው እያሰላሰልኩ እያሰላሰልኩ ቀንና ሌሊቱ አንለያልኩ አንለያልኩ በነጋ በጠባ እያሰላሰልኩ እያሰላሰልኩ ቀንና ሌሊቱ አንለያልኩ ያልኩ እንዳልወደድኩ ሽናለ እንዳላመንኩት ልብሽ ቢሸኝ ቃሌ ተሰናበት እንዳልተሰጥኩ ሽናለ እንዳልተሸኩት ጠፋሽ ከጎኔ አካሌን እንዳልተበኩ እንዳልወደድኩ ሽናለ እንዳላመንኩት ልብሽ ቢሸኝ ቃሌ ተሰናበት እንዳትሰጡ ሲናለ እንዳትሰጡ አባትጎኔ አጋሪን እንዳትበቁ ሄጃለሁ ስየው ላንቺ ቅስሽ ነው ያዘኔ እንግዲህ የሰው ሰው ነኝ ባዳም ነኝ አምባሁኔ ምናለሽ ከሄደው ጋር በቃለው ተላመጂ ሰው ነበር ቢዘልቅያች በኔ ሞት አትመልጂ አካሌ ብቅና ሳረጊ ስሚኖ ጋታሪው አለሜ ስልን ያትረጂ ካለው ተጫወጂ አዝመራዬ ማምሮ ተንታሎ ሲሳይ እንደው ጥየው ሲል በዚያው በማሳይ ተልኮ ሚያይልኝ ማነው ደረሳይ አበሳዬ ወይ ስቃዬ ወይ ዳዬ አበሳዬ ወይ ስቃዬ ወይ ዳዬ አለማደሬ አለማወቂ ስለ ባትት ዛረዋሌ ቆጭ ምሳሌ አበሳዬ ወስቃዬ ወይዳዬ እስቲ ልነሳና ፈረሴ ልጫነው ወትሮ ሚያስቀመጥኩ ንሸንጉ ሙጫነው ሞቶ ባይደፈርስ ሆዴ ስንደ ጀማ መቻ አዲስ ነበርኩኝ ለአደባባዩማ ለአደ እያልኩ ይሄዳል እያልኩ እያልኩ ሆድም ያባው ጤናዬን ብስት ያውጣ የጠላን ቁና ጋር ነገር አያጣ የጌሱ ማመን ጤናን የግርዳ ጥባይ ከጓዳው ትንቶ ጤናን ወደ አደባባይ ሆድም ያባው ጤናን ብስት ያውጣ የጠላን ቁና ጋር ነገር አያጣ የጌሱ ማመን ጤናን የግርዳ ጥባይ ከጓዳው ትንቶ ጋር ወደ አደባባይ እንዳልወደድኩት ሴናለ እንዳላመንኩት ልብስ ቢሸኝ አጋሪ ተሰናበትኩት እንዳልተሰ